ወይ ሄሎ፣ ወይ ወይ ሰላም ነው? በቃ በእንግዲህ እሺ ከቤት ቤት ነበረ አዎ
የካሸርቱን ነው ሎጊን ማድረግልህ
አዎ፣ ሁለ- ሁለቱንም አድርገኝ እንግዲህ
እ ኤ ማንበቢያውም አለ አይደለ አይደል
እ እሱንም አድርግልኝ። ያው ሁለቱንም እዚህ ካሸር ካሸሩንም አለ።
በየትኛው ነው የምትገባው? እሺ እስቲ አንዴ ክበለው።
አሀ፣ አሀ። እንደ አዲስ ነው እኮ የምትጫንልኝ እዚህ
እ ምኑ ምን ኢንስታል ኢንስታል አልተደረገልህም እንዴ?
አዎ አዎ
ቤት ማኑ
አዎ አዲስ ነው እኮ አዲስ ነው እንደገና ነው አዲስ እንስታሊንግ ወጥ ነው።
አዎ አዎ እስቲ አንዴ ጠብቀኝ።
እሺ ወዳኔ ደብሊው ኢ እ ዘጠና አንድ እ ሶስት አምስት ሰላሳ እ ሀምሳ እንደዚህ